ሄሎ ተቋረጠ።
አዎ እሺ፣ እንትን ማክሰኞ ዕለት order አድርጌ ነበር።
እሺ pineapple order ይሰማል?
አዎ ይሰማኛል።
እሺ pineapple order አድርጌ ነበረ እና አልደረ አልመጣም።
ማክሰኞ አልመጣም። ያ እና deliver ተደርጎላታል ተብሎ ሶስት የተደረግና check ታደርጊልኛለሽ?
በዚህ ነው አይደለ? በሀያ አምስት order ያደረጉት አጠቃላይ እ- አምስት piece መሰለኝ አዎ።
አዎ ይሄ እንደወጣ ነው የሚያሳየው። delivered አልሆነም፣ አልተቀበሉም። ግን ወጥቶ ተመልሶ ነው driver ደውሎሎት ነበር።
አይ አልደወሉልንም።
okay፣ ስለዚህ እንመጣለን ብለው ደውለውልኝ ግን አልመጣም።
አ፣ okay እሺ። ስለዚህ ነገ መቀበል ይችላሉ። ለነገ ላስተላልፍሎት።
ዛሬ አትችሉም?
አዎ ዛሬ ያው መምጣት አይችልም። ነገ ግን እንልክሎታለን።
አደራ የተበላሸ እንዳልኩብን።
ችግር የለውም። ቆንጆ ነገር ነው የምንልክሎት።
እሺ እሺ መልካም ቀን።